ለውጥ ጤና ይስጥልኝ።
አብሮ ይስጥልኝ።
ሳይድ ቲራስ ነው።
እ ሳይድ ቲራስ አቶ ቢላል ነው።
አዎ፣
እሺ ከአሪፍ ፔ ነበር የምደውልልዎት። ሎዛ እባላለሁ።
okay፣ እሺ፣ እሺ በ POS ማሽኑ ላለፉት ጥቂት ጊዜያት ምንም አይነት transaction የፈጸሙ አይደለም እና ከእሱ ጋር በተያያዘ ያጋጠመ ችግር ካለ ለማጣራት ነበር ደንበኛችን።
okay። አይ ምንም አይነት ችግር እንኳን አላጋጠመንም፣ ግን ተጠቃሚ ስለሌለ ነው።
እሺ ተጨ- ተጠቃሚ ስለሌለው ነው እንጂ ምንም አይነት ችግር የለውም POS ማሽኑ አዎ፣ ላይ።
ምንም አይነት ችግር የለም፣ ግን ተጠቃሚ ስላላገኘን ነው እስካሁን ድረስ።
እሺ እሺ ደንበኛችን እናመሰግናለን። መልካም ቀን።
እኔም አመሰግናለሁ።